አቤት Hello፣
አቤት ሰላም። የሸጋው ስልክ ነው?
ነው።
WhatsApp ነው የደወልኩልሽ።
እሺ እ፣ ድንች ያልመጣ ነበረውት አይደለ?
አ ድንችና አቮካዶ አቮካዶም አለ።
አለ በእርሶ ነው እንትኑ creator ኡ እርሶ ነው ሁለቱ ላይ ሁለቱም ላይ እርሶ ነው creator admin።
አዎ እኔው ነኝ።
Okay እሺ፣ ለነገ እንዲመጣሉት ማድረግ ነበር ወይም ደግሞ እ፣ ወይ ቅዳሜ ወይ ሰኞ
ሰኞ ዛሬ ለሰኞ ይሁን።
ሰኞ ከተቻለ ሰኞ ደውሎልኝ ነበር driver ኡ እሺ
ከዘጠኝ ሰዓት ተኩል በፊት አልደርስም ሲለኝ እ፣ በቃ አዎ፣ ሁሉም እንደዛ።
ሰራተኛ በዓል ስለሆነ በሰኑ እም።
ስለማይቀር ሰኞ ብለን ተነጋግረናል።
እም፣ እሺ። ስለዚህ ለሰኞ ላድርግልዎት ማለት ነው።
እሺ ድንችና አቮካዶ ነው ያሉኝ አይደለ?
አዎ እሺ። የት ነበር የሚመጣሉት? እዛው ሰሚት ነው?
ሰሚት ነው ሰሚት።
በቃ እሺ፣ እሺ። መልካም ምሽት። ነ- ሰኞ ይመጣሉታል።
እሺ እናመሰግናለን።
እሺ፣ እሺ። መልካም